የሚጠሩት አምቡላንስ?
ሄሎ አቤት
ቅድም ያልኩሽ patient ነበር። አርባ አርባ ነው።
ከየት ወዴት ነበር ያልከኝ?
ከየካቲት
እ ከየካቲት
ከየካቲት አ ወዴት መሄድ ፈልጋችሁ ነው? ከየካቲት
ከየካቲት ወደ
ሄሎ ሄሎ ሄሎ ቁጭ መጽሐፊ ላይ እንደስትሽን ደውለች።
ሜካኒካል ቬንትሌተር ይፈልጋል።
እሺ ወዴት ነበር ወዴት ነው የምትሄዱት?
ደውል
አልወሰናችሁም?
ምን የሚሄደው ነው አዎ
ጉዳት ሳይሆንም የታሰሩ ስለዚህ አምቡላንስ ብቻ ነው የሚሰጧቸው። ከዛ ሄዳችሁ የታሰሩበት ሌላ ነው።
እኛ ምን ሰ- እኝ- እኛ አምቡላንስ አገልግሎት ነው እንጂ እኛ አደ- እኛ ጋር አይደለም የሚነሳ ገባኝ እያልኳቸው ነው። ስለዚህ ለጉዳሴ
እሺ የት ያለው ቴዎድሮስ አደባባይ
እኛው በቤተ መንግስቱ ገዛ ያለው ማለት ነው እሺ
አራት ኪሎ ይዛል
እሺ
mechanical ventilation እና
እሺ ባለሙያ ታገናኘኛለህ እ
ሄሎ ሄሎ
ባለሙያ ነኝ
እሺ ባለሙያ ከሆንክ ኤፋይቱን ንገረኝ አርባ
አርባ አ፣ ቅድም አውጥቼ ነበር እኮ እሺ ሙሉ መረጃ ነው
ሜዲካ- እንትኑ ነው ይሄ ሞዱን እና ዲያግኖሱን ነግሮኛል እና ሲድ እንደሚነሳ ቫይታል ሳይን አልወሰድኩም ጂሲኤስ አልወሰድኩም
እሺ ጂሲኤስ ንገረኝ
ጂሲኤስ
ሄሎ
ኬቲ ኤንቲ
እሺ ሳቹሬሽኑ ስንት ነው
ሳቹረ አርባ ናይን
ፒፑ ስንት ነው
ስምንት
ስንት ስምንት ስምንት ስምንት አ እሺ ታይዳል ቮሊዩም